hello hello ሰላም ጤና ይስጥልን። አምባሰል አሁን ስቱዲዮ ስልክ- አዎ ከዊፕላስ ሶሉሽን ነበር የምንደውልላችሁ።
እሺ እ ድርጅታችን ዊፕላስ ሶሉሽን አንድ application ይዞ መጥቶ ነበርና እ?
አንድ application ይዞ መጥቶ ነበርና በውስጡ ደግሞ አርባ እና ከዛ በላይ አገልግሎት ሰጪ ድርጅቶች ይገኛሉ። ከዛ ውስጥ አንዱ photographer ነው።
አዎ እናንተም እንደ ፎቶግራፊነታችሁ register አድርጋችሁ ከ client ኦቻችሁ ጋር የምትገናኙበትን እና location ኣችሁን set የምታደርጉበትን እድል አመቻችተን ነው።
እሺ ምን ላድርግልሽ?
እ ፍቃደኛ ነክ? ስለዚህ link ኡን ልልክልህ እችላለሁ በዚህ ስልክ። ከሆነም ደግሞ ከ App Store ላይ እና ከ Play Store ላይ ማግኘት ትችላለህ።
እሺ
እ link ኡን ልላክልህ። ቴሌግራም በዚህ ስልክ ትጠቀማለህ?
አዎ እሺ እልክልሃለሁ። ማንኛውንም ጥያቄ የሚገጥም ከሆነ ደው- በዛው መልእክት አስቀምጥልኝ፣ እመልስልሃለሁ።
እሺ መልካም የስራ ቀን።
እሺ ቻው